ಸುಮ್ನೆ ದುಡಿಯುಸುನೆ ಸುರಂಜರು ತೇಲೆ ಬರಿ ಗೋರತಿ ನಿಂಗಲ್ಲ
ሄሎ
መጀመሪያ ማለት ነው እሺ
ከ- ከሁሉ- ከሁሉ ስፖርት ላይ ነው ወደ ቴሌብር እየተላለፈ አዎ ነግራችሁኛል እኮ አሁን እኮ ሜሴጁም ደግሞ አልገባልንም።
ሜሴጅ እኮ አይደለም ትራንዛክሽን ሂስትሪ ሁሉ ስፖርት ላይ ይግቡና ሞር የሚለው ውስጥ ትራንዛክሽን ሂስትሪ የሚል አለ
ሞዲ እዛ ላይ ያለውን ስክሪንሻት አድርገው ይላኩልን
ሞድ ብሎ ነው ያለ እዛ ላይ ሞር ሞር ውስጥ ሲገቡ ትራንዛክሽን ሂስትሪ የሚል ያገኛሉ አሃ ሞሪ ጌሰ ገልቶቱ እሺ
እሱን ስክሪንሻት አድርገው ይላኩልን
እሺ እንልክላቸዋለን።